ሄሎ
ያ ሄሎ፣ ጤና ይስጥልኝ። ሰራተኛ ፈልጌ ነበረ፣ የፀጉር ባለሙያ። ትንሽ ይቆራርጣል።
አይሰማም።
አሁን ይሻላል። እሱ እሺ እ የምን ባለሙያ ነበር የፈለጉት?
የፀጉር ባለሙያ
Okay እሺ እ አሁን ላይ እ የፀጉር ባለሙያ እ ብቁ የሆኑ የፀጉር ባለሙያዎችን ማቅረብ ስለማንችል እ በቂ የሆኑ ባለሙያዎች ማግኘት ስለማንችል በዚህ የሙያ ዘርፍ ባለሙያ አንቀበልም ለጊዜው።
Okay። Makeup ምናምን ነገር አትቀበሉ ማለት ነው?
እ ባለሙያዎች አሉ። ነገር ግን ያው እ በሳምንት በሁለት ሳምንት ይቆይቦታል። በጣም ስለሚቆይቦት ያው ሌላም አማራጭ እንዲፈልጉ ቶሎ አይገኝም ባለሙያ። የተመዘገቡ ባለሙያዎች አሉ። ነገር ግን እነሱ ስራ ይዘዋል አሁን ላይ እና
Okay።
ለዛ ስለሆነ ነው።
እሺ፣ አመሰግናለሁ።
እሺ መልካም ቀን ይሁንልዎት።
እሺ፣ አሜን።